ሁሉ ስፖርት ነው ምን ልርዳዎት
account ለመክፈት ነበር።
ለመክፈት?
እ እሺ እ
እሺ፣ ምን ልርዳዎት?
ብር ለማስገባት እንዴት ነው?
ብር ለማስገባት ነው account ለመክፈት ነው?
ከፍቼ ለማስገባት አዲስ ስለሆነ
እሺ፣ wallet ላይ deposit የሚያደርጉበት አማራጭ ይመጣልዎታል። በቴሌ ብር ከፈለጉ ከዛ የ- የማስገባት ይችላሉ። more የሚል አለ ሳምንት ላይ wallet ያገኙታል። ከዛ በሱ ማስገባት ይችላሉ ደንበኛችን።
እሺ